ጤና ይስጥልኝ
hello ሰላም ጤና ይስጥልኝ ታዘበኝ እ እስካሁን አልወረደም እኮ ቅድም ጠየቁን ማለት ነው።
እ ምን ነበር የጠየከው?
በስበት እንትን የላኩት እህ
በስበት የተዘጋጀ የላኩት እስካሁን አልታ- አልወረደም።
ወደ ቤት ቤት ነው የላከው ወይስ ከቤት አይ ቤት ወደ ቤት ቤት ያስወጣኸው?
ሳይሆን ወደ account ማለት ነው።
ቤት ቤት ስልክ ቁጥር የደወልክበት ነው?
አዎ በዚህ ቁጥር ስንት ብር ነው?
አንድ ጊዜ ስምንት መቶ አንድ ጊዜ ደግሞ ሶስት መቶ እሺ ጠብቀኝ አንዴ። hello ኦ ለቻፓ አሳውቀናል። እሺ ትንሽ ታገሱን። ትንሽ transaction ስለበዛባቸው ነው።
ጠዋትም እንደዛ አላችሁ እኮ እስካሁን በቃ እኔ እንትን ስመለስ ስለዋለ ለመጫወት ፈልጌ ነበር።
ዛሬ እሁድ ስለሆነ ነው። እሺ በቃ ትንሽ ታገሱና ያስገቡላችኋል።
እሺ በቃ እሺ እሺ መልካም ቀን።